Para. Hello.
hello
hello።
hello hello hello አይሰማም?
አዎ ይሰማ። አሁን ይሰማል።
ከችብችብ መልሽ የደወልኩኝ አዎ እሺ፣ እሺ።
እ፣ balance እ፣ እንዴት መላክ እንደሚቻል ጠይቆኝ ነበር። አሁን ከወደ አዎ፣ አዎ ልክ ነው።
okay እዚህ ፕሮፋይሏ አናቷ ላይ ያለች አይደል እ፣ ወይ okay፣ profile profile ውስጥ ልግባ?
አ
እሺ፣ profile top up የሚል አለ እዛው ላይ አ top up ያ የሚፈልጉትን ያ- balance ይመርጣሉ። ከዛ ከ እንትኑ ላይ መጻፍ ይችላሉ የፈለጉትን ያህል እሺ፣ ለምሳሌ እሺ፣ አሁን አ በሀምሳ ብር ወይ በአስር ብር ይሞክሩት።
እሺ 50 ብር አለን። ከዛ top up balance አዎ top up balance ይሉታል።
እሺ እኮ እዚህ ጋር ቴሌ ብር እና CBE wallet ነው የሚያስመርጠው።
አዎ CBE wallet ላይ አሁን እ፣ እንትን የለዎትም የ CBE wallet ቁጥር አይጠቀሙም በስልክ ቁጥር
CBE wallet የለኝም፣ ግዴታ እሱ መኖር አለበት። I think አዎ mobile banking አይጠቀሙም በ አለ አለ አለ።
በቁስ- አዎ እሱን ቁጥር ካስገቡበት ይመጣል።
አረ በእውነት wallet ከዛ- እና እንትኑ አንድ አይነት ነው ማለት ነው።
አዎ እስቲ እንደዚያ ይሞክሩት።
okay እሺ እሺ፣ አመሰግናለሁ።
እሺ እሺ መልካም ቀን።
እሺ እሺ።